ጤና ይስጥልኝ ቤት ረዴት ነኝ የምንረዳው?
hello
hello hello withdraw ያደረግኩት ብር ማለት እሺ
ሳላወጣው አውጣውብኝ ነበር እና እንዴት አድርጌ ነው ማወቅ የምችለው?
አንዴ ጠብቀኝ።
እሺ
hello
hello
እሺ፣ ጤና ይስጥልኝ።
ጤና ይስጥልኝ withdraw የተደረገ ብር አውጣውብኝ ነበር እንትን ብለው ምን ወስዶብህ ነው?
አዎ account ኤ ጋር ወስዶት ነበር።
okay፣ መቼ ነው?
ትናንትና ነው።
እሺ፣ አንዴ ቆይ። በደወሉበት ስልክ ነው የአካውንቱ ስልክ?
አይ አዎ፣ በዚህ በሰላሳ አንድ ቤቱ አዎ
ስንት ብር ነው?
ሶስት መቶ ብር
መቼ ነው?
ትናንትና ነው። ወደ ማታ አካባቢ withdraw ልናደርገው ስንል የለም connection አይሰራም ብላን ቁጥሩን ይዘነው መጠን እያለ ከኮምፒውተሩ አወጡ ያውጡት ምን ያርጉት ብቻ ብሩን ማስገባት አልቻልንም። መልሰን deposit ልናደርገው ነበር ወጣል ብሩ።
አካውንቱ ላይ አሁን ምንም ብር የለም።
አሁን የለም ምንም ብር የለውም። አዎ
በ voucher ተወስዷል። አሁን ተወስዷል አይደል?
አዎ። ወዴት እንደተወሰደ ነው ማወቅ የፈለጉት?
አዎ አሁን ወዴት እንደተወሰደ ማወቅ ፈልጌ ነበር።
እሺ ዜሮ ዘጠኝ ሰላሳ አምስት
ዜሮ ሰላሳ አምስት ዘጠና ስድስት
ሰላሳ አምስት ስድስት ሀምሳ ስምንት ወደዛ ስልክ ነገሮች እዚህኛው ስልክ ጋር ነው የተወሰደ።
አዎ ወደ እሱ ስልክ ነው የተወሰደው።
እሺ ወደ ስልክ እደውላለሁ አሁን።
ምን